Hello?
Rima Akil, welcome to Miller Talk.
Ashe, eh, Hello?
መሄጃ ብቻ ከአስ- ከአዲስ አበባ ወደ ኤርትራ አስመራ
ከአዲስ አበባ ወደ አስመራ። እሺ፣ አንድ ጊዜ ጠብቁኝ እባክዎትን፣ እ?
አንድ ጊዜ ጠብቁኝ። ለመቼ ነው የፈለጉት?
ቀኑ ለ- በፈረንጅ ወርስ ቀን በሀያ ለፈረንጅ ነው?
አዎ በፈረንጅ ሆኖ ቀኑ በሀያ ወር ደግሞ ስምንት በዚህ ወር ማለት ነው በፈረንጅ እሺ፣ አንዴ ጠብቁኝ እባክዎት።
እሺ ልዩነት ካለ የጠዋትና የማታ ስንገል
እሺ፣ የ- በኢትዮጵያ አየር መንገድ ከሆነ እ፣ የጠዋቱ በረራ አንድ መቶ ስምንት ሺ አራት መቶ ሰላሳ አራት ብር ሲሆን የከሰዓቱ በረራ ከሆነ ደግሞ የማታው ማለት ከሰዓት ላይ የሚነሳው ማለት ነው እሱ ከሆነ ደግሞ አንድ መቶ አስራ ስድስት ሺ ሶስት መቶ ስልሳ አራት ብር ይሆናል።
በዶላር ስንት ነው የሆነ
እ፣ በዶላር ከሆነ በዶላር ከሆነ ዘጠኝ መቶ ሀምሳ እና አንድ ሺህ ዶላር ይሆናል። ይቅርታ አንድ ሺህ ሀያ ዶላር ይሆናል። የጠዋቱ አይ- ዘጠኝ መቶ ሀምሳ ዶላር
ባለፈው ሲደወል በ Egypt ምናምን ትራንዚት አለ እኔ በ Egypt አለ ትራንዚታ
አይ፣ ስንት ነው ያይል በ Egypt ከሆነ ትራንዚት የሚያደርጉት አራት መቶ ሀያ US dollar ይሆናል።
በብር ስንት ነው
በብር ከሆነ ደግሞ አርባ አምስት ሺህ ስድስት መቶ ዘጠና ስድስት ብር ይሆናል።
አርባ አምስት ሺህ አርባ አምስት ሺህ ስድስት መቶ ዘጠና ስድስት
እሺ እሺ በቃ ልመለስ አይቼ እሺ ይቻላል። ይደውሉ። እሺ፣ ስለደወሉ እናመሰግናለን።